ጤና ይስጥልኝ ማሊበባ።
ጤና ይስጥልኝ።
ጤና ይስጥልኝ አንድ ዲዛይር ተለቆ አይቼ ነበር። ማሁን ምን
ዲዛይር
ዲዛይር ሁለት ስንት ነው ያዩት?
ሁለት ሺህ ሀያ ሁለት የሚለው
ዜሮ ዜሮ ነው ያለጠፈ
አይ የለጠፈ ነው።
ሀያ ስምንት ይል በለጠፈው ከሆነ እ እ እ ሀያ ስምንት
ሀያ ስምንት ከባንክ ጋር ግን እንዴት ነው የምታመቻችልኝ?
ከባንክ ጋር ስናመቻችሎት ያ ንግድ ፍቃድ እንፈልጋለን TIN number ያገባ ያላገባ
እሺ
የመ- ማ- እንትን ነው የምንፈልገው የአዲስ አበባ የሆነ ንግድ ፍቃድ ነው የምንፈልገው።
አዎ አዲስ አበባ ነኝ አለኝ ንግድ ፍቃድ።
አዎ እኮ እናመቻችሎታለን እስከ አንድ ሚሊዮን ብር ወይም ደግሞ ንግድ ፍቃዶት አሪፍ ካፒታል ካለው እስከ አንድ ነጥብ አምስት okay እሺ እሺ ነው አመሰግናለሁ።
ምንም